Hello ሰላም ጤና ይስጥልኝ ሳሙኤል ተመስገን ሳሙኤል ተመስገን አይደለህም አይደለም ባለፈውም እንዲህ ተደውሎልኝ ነበረ Okay ከ We Plus Solution ድርጅት ነው የደወልነው ሳሙኤል ተመስገን አይደለህም ወይም ደግሞ አሽከርካሪ አሽከርካሪ ከሆንክ አሽከርካሪዎችን እየመዘገብን ስለሆነ ለዛ ነው ምናልባት አሽከርካሪ ከሆንክ እሺ እሺ ይቅርታ እሺ እሺ